Hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮሽ ጥልን ጥቅል ጎመን አዝዤ ነበር አልመጣልኝም እስካሁን። ትላንትና ከሌላ እቃ ጋር ለየት የለም ብሎ ሹፌሩም አልሰጠኝም ነበር። ላካችሁልኝ ዛሬ?
የት ነበር location ኑ?
ካራ መድኃኒዓለም።
በዚህ ስልክ ቁጥር ነው ደራ ያደረጉት?
አዎ ሌላው መጥቶልኛል። እ, ጥቅል ጎመን ብቻ ነው የቀረው።
ትናንትና ነው ለ- የተረከቡት ቀሪው?
አዎ አዎ።
okay እሺ check አድርጌ መልሼ ልደውሎት የ driver ስልክ ጥሩ።
እነግሮታለሁ።
እሺ እሺ።
እሺ